Здоровий. М? Abre os temas. hello ጤና ይስጥልኝ። ከቺፕቺፕ ነበር የምደውሎት። ቲማቲም order አድርገው አልመጣልዎትም ነበረ። ቲማቲም order አድርገው አላክልልዎትም ነበረ warehouse እጥረት ስላጋጠመን እና ለነገ ልንልክልዎት ነበር። ነገ መረከብ ይችላሉ?
እንችላለን። አዎ።
የት ነው location ኡ?
ሾላ ሾላ መገናኛ።
አዎ።
እሺ ነገ እንልክልዎታለን። እሺ መልካም ምሽት።